hello
አቤት ጤና ይስጥልኝ። ቻፕ
አብሮ ይስጥልን። ሰላም ነው? ቫሞስ
ይህ ካፋ ነው።
ቫሞስ ነው?
ኮፋ
እ፣ እንትን ሳንቲም ከእናንተ account ወደ ቴሌ ብር transfer አድርገ አንድ አራት ቀን ሆኗል። አልገባም። ምንድነው ችግሩ ልልሽ ፈልገ ነበረ።
የኛ ካፋ ነው፣ ቫሞስ አይደለም። ይሄ
okay።
ወጪ ያደረገችን ብሎ ነው።
ከቫሞ ከቫሞስ ወደ ቴሌ ብር ነው ወጪ ያደረኩት።
ቴሌብር በሳንት- በሳንቲም ፔ ነው መሰለኝ።
በሳንቲም ፔ ከሆነ ሳንቲም ፔን ያነጋግሩ። ይሄ ካፋ
okay። እና እንትኑን ቁጥሩን ያውቁታል? የሳንቲም ፔ
website ኣቸው ላይ check ያድርጉ።
እህ
website ኣቸው ላይ check ያድርጉ።
በ- alright። እሺ፣ እሺ፣
መልካም ነሽ።
አሽር